ሄሎ
አቤት ጤና ይስጥልን አብሮ ይስጥልኝ።
እዮብ አዎ አዎ።
ከዊ ፕላስ ሶሉሽን ነበር የምደውለው እ ከዊ ፕላስ ሶሉሽን ነበር የምደውለው ወይ ምን ነበር?
እም፣ ባለፈው ዊ ፕላስ application ላይ ተመዝግባችሁ ነበረ
እ ባለፈው ዊ ፕላስ application ላይ ተመዝግባችሁ ነበር አዎ አዎ አዎ።
እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበረ። እችላለሁ?
okay ይቻላል።
እሺ። ምንድን ነው የምትሰጡት አገልግሎት?
እኔ ሞባይል ልገዛ።
ሞባይል ጥገና?
አዎ እሺ። ምንድን ነው የሞባይል ቤቱ ስም?
ሰላም ሞባይል።
እሺ። ሰላም ሞባይል። እሺ። እ የት ነው ያላችሁት?
እዛ ነው።
እ ጃክሮስ?
ጃክሮስ። አዎ እሺ። ጃክሮስ የቱ ጋር?
አደባባዩ ላይ
እም፣ እሺ። contact person አንተ ነህ?
አዎ እዮብ አርጋው?
አዎ
እሺ። በዚሁ ስልክ ቁጥር አዎ። ሌላም አለ ሁለት ነው ያለው።
እሺ። more available የሚሆነው የትኛው ነው
ምን አልሽኝ?
እ ምን አልሽኝ?
more የሚገኘው የትኛው ነው?
ሁለቱም አለ።
እሺ ዜሮ ዘጠኝ አስራ አንድ እ ዜሮ ዘጠኝ አስራ አንድ እሺ እ ሰባ ዘጠኝ ዘጠና ሰባት እ ሰባ ዘጠኝ እሺ የስራ ቀን
ከሰኞ እስከ እሁድ ነው።
እሺ የስራ ሰዓት
ከጠዋቱ ሁለት ሰዓት እስከ ማታ ሶስት ሰዓት እሺ እም፣ ፍቃድ አላችሁ እ አዎ የማስታወቂያ ለማስታወቂያ ስራ ለ social media ማስታወቂያ ስራ በራሳችን የማስታወቂያ ባለሙያዎች ከኛ ጋር ከሚሰሩ ድርጅቶች ጋር እንሰራለን እና እናንተ ጋር መተን ብንሰራ ፈቃደኛ ናችሁ?
አዎ አዎ
እሺ እስከ መምጣታችን ከቀናት በፊት ደውለን እናሳውቃችኋለን። እናመሰግናለን።
እሺ እሺ መልካም ቀን።